ተስተካከለልህ የለም ተስተካከለልህ?
እሱ ተስተካክሎልኝ ነበረ። አሁን ደግሞ የገጠመኝ ምን ነበረ? የዶሮ ያላገባ ነበረ። ምን ያመጣል መሰለህ? የዶሮ ፎቶ ነው የሚያመጣው። versus ላይ አስተካክዬ ነበርኩት እምቢ አለኝ።
ያላገባው ላይ ያላገባ
ያላገባ ፎቶ ያስተካክላል እንዴ? እንዴት ነው?
የዶሮ ፎቶ ነው የሚያመጣ። versus ላይ ታስተካክለዋል።
እሺ text አድርገው ምዝገባ ቁጥር እነሙና ምናምን
ምዝገባ ቁጥር ብቻ ምዝገባ ቁጥር እሺ እሺ እሺ